Jaki Darinkiewicz, Wiedźmin
ሄሎ ሄሎ፣
ይፈለግ ነው።
ሰላም ነው?
ሰላም ነው። እየጠበቀ ነው። ቀን ሙሉ ማታ ሙሉ ምን ነበር? ይቅርታ ስንል መቶ እንትን ቤት ቤት ይጫወቱ ድሮ አደረኩት።
እሺ፣ ስንት ብር አንድ- ነበረ?
ስምንት መቶ ነው። አንድ ሀያ አምስት ደቂቃ አንድ አርባ ደቂቃ ስትላችሁ ይጠይቃሉ ነበር።
እኮ እሺ፣ በምንድን ነበር? በሳንቲም ነው በቻፖ ነው?
አይ ውስጥ withdraw አደረገ በሳንቲም ስምንት መቶ እሺ፣ በዚህ ስልክ ቁጥር ነው?
አይደለም የጫወቱበት ምስለ አዎ፣ አዎ።
ሰባት ዜሮ አራት ምን- ቀን ዜሮ አራት ዜሮ ዘጠኝ አይደለም እ፣ አይደለም ነው seven ዜሮ አራት
ቤስት ቤት የሚጫወቱበት ስልክ ቁጥር ንገሩኝ።
አዎ ሰባት ዜሮ አራት ዜሮ ዘጠኝ ዜሮ አራት no no ሰባት ዜሮ አራት
ቤስት ቤት account የከፈቱበት ስልክ ቁጥር ንገሩ።
አዎ ሰፋሪኮም ነው ልናገር እኮ እሺ።
እሺ፣ ንገሩኝ።
ሰባት ዜሮ አራት ሰባት ዜሮ አራት ሰላሳ ስድስት እሺ፣ ሀምሳ እሺ፣
ሰማንያ ሰባት ሰማንያ ሰባት አዎ ከዛ ነው የሚጫወትበት እንዴ! ይሄ የየት ሀገር ስልክ ቁጥር ነው? ይሄ እ የት ሀገር ስልክ ቁጥር ነው?
ሰፋሪኮም ነው እኮ
okay፣ ሳፋሪ ነው።
አዎ እሺ፣ ይቅርታ።
እና እና ቼ ጋር አድርገን ነበረ እስካሁን እ?
በእናትህ ምን አሉ?
አርባ ደ- አርባ ደቂቃ አምስት ሀያ አምስት ደቂቃ በኋላ ይመልሳል ያለ ነው።
እሺ፣ ስንት ብር ነበር? ይቅርታ፣ ስምንት መቶ ብር ነው።
አዎ በእናትህ እሺ፣ withdraw ነው አይደል ያለኝ?
አዎ እስድረው ያደረገ ቁጥር ልናገር
አይ ቆይ፣ ሌው አንዴ መስመር ላይ ጠብቁኝ።
እሺ በእናትህ አሁን አስመልስ እኔ ማሚላ ነው ደንበኛ እሺ፣ እሺ። እሺ፣ ወደ ዜሮ ዘጠኝ አስራ አምስት ሰባ አራት ሀያ ሰባት አዎ።
ሰላሳ ስምንት አይደል አንቺ ትክክል ነው። አዎ እኮ እሺ፣ በ- process ላይ ነው እኮ ታዲያ ይገባሉታል።
በእናትህ እንትን ስለአመመኝ የሆስፒታል መድኃኒት ሊወስድ ፈልገ
እኮ እሺ፣ ለሳንቲሞች አሳውቃቸዋለሁ። የሚሻውን አሁን ንገርልኝ በእናትህ ትብብር ልምና እሺ፣ እ?
እነግርሎታለሁ። እሺ፣ እሺ።
እና ደግሞ ልደውል።
እስኪ ትንሽ ይጠብቁትና ካልገባሉት ይደውሉልን።
እሺ አመሰግናለሁ። በእናትህ እሺ።
ንገረው አትረሳ።
እሺ፣ መልካም ምሽት። እሺ፣ ስለደወልን አመሰግናለሁ።